Hello ጤና ይስጥልኝ።
ጤና ይስጥልኝ።
ምን ልርዳዎት?
Hello።
ስምነች እ፣ ጤና ጠዋት ይስጥልኝ።
ተደውሎ ነበር። አዎ፣ ይሰማኛል። እየሰማሁሽ ነው።
እሺ እም፣ መቶ ብር ደውለው ነበር።
ያስገባል። አዎ፣ ትናንት
ትናንት ደውለው ነበር።
አዎ፣ ቴሌግራም ላይ ያላኩልሽ ቴሌብር የምትልበት መተን ስልክ ስለሆነ ለዛ ነው screenshot ማድረግ አልቻልኩም። እሱ እሺ ጀምረሽ ምናልባት ወይ ሌላ ስልክ ተጠቅመውም ቢሆን screenshot ኡ ግዴታ ያስፈልገናል። እኛ ጉዳዩን እርግጠኛ ለመሆን መስመሩ ትንሽ ይቆራረጣል። ይቅርታ ደመያች ተንቀሳቅሰው ሊሞክሩ ይችላሉ።
አይ ስልኩ ችግር ነው። ለዛ ነው ያልኩልሽ message ትናንት አንቺ ነው ምናምን ትናንት ያወራሁሽ አንቺ ነው ማለት አንቺ
ደመያችን ያሉበትን ቦታ ትንሽ ቀይረው ይሞክሩታል።
በሌላ ስልክ ነው